ጤና ይስጥልኝ። ከአርስቴንም ደውልሎት ሰይድ ኖት?
አቤት። አዎ እሺ አድሮ ነው ደንበኛችን፣ እሺ ተቋርጦ ነው ይቅርታ ደንበኛችን። አሁን ከእኛ በኩል ለምንሎታለን
አቤት።
ስክሪንሻት ያሳልፉልን።
እና በዚህ ቁጥር የለም ቴሌግራም ሆና እሺ ቴሌግራም በዚህ ቁጥር ነው የሚጠቀሙት?
በስልሳ ቤት ስልሳ ዜሮ ዜሮ
ስንት?
ስልሳ ዜሮ እሺ ዜሮ
ዜሮ ዘጠኝ ስልሳ ዜሮ ዜሮ ሰባ ስድስት ሰባ ሰባት
እሺ እኛ መልእክት እናስተላልፍሎታለን።
የ reject ነው screenshot ኡን ምልክላችሁ ምን አሉኝ?
የ reject reject የመጣበትን ነው አይደለ social media ያለውን የምልከው ወጪ እያደረጉ ነው ደንበኛችን።
እሺ አይ ገቢ ገቢ እያደረግኩኝ ነው።
ገቢ ነው። ለዚህ ከቴሌብር ነው ከ CBE ነው የሚያስተላልፉት።
ከቴሌብር የቴሌብሩን ደረሰኝ ነው የሚልኩልን።
OK እሺ እናመሰግናለን። መልካም ቀን ይሁንልዎት።
ይሁንላችሁ